ይስጥልን። BGI ኢትዮጵያ በስራ አብሮ ነኝ። እባክዎ ምን ልርዳው?
አብረን ስጥልን። እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳው?
እንትን የኦክስጅን ፈልገን ነበር።
አ ደውሎ አስመዝግቦ ነበር ወይስ አሁን ለመመዝገብ ነው?
አይ አላስመዝገብኩ።
እሺ ደንበኛችን የ BGI መለያ ቁጥሮት ወይም ደግሞ TIN number ዎትን ይንገሩኝ።
እሺ TIN number ኡ ሁለት ዜሮ እሺ
አስራ አራት ሰባ ሰባት ስንት አለኝ? ሰባ ሰባት
ዜሮ ዘጠኝ ዜሮ ሁለት
እሺ መስመር ላይ ጠብቁኝ። ያን ፉድ ኖት
አዎ
ያስ ምግስ ሞት ማልበል